ሄሎ hello አቤት ጤና ይስጥልኝ አብሮስታን
አርዶስ ዲዛይን ነው ነው ከዊ ፕላስ ሶሉሽን ነበር የደወልኩት ኬት ዊ ፕላስ
እሺ ምን ነበር ባለፈው app ላይ ተመዝግባችሁ ነበር
የምን app app ዊ ፕላስ ሶሉሽን app
ትዝ አይለኝም እ ከሀምሳ በላይ service ኦች በአንድ ይይዛልና እ፣ በሱ ስር ተ- እንደተመዘገባችሁ ስላሳየን ነው system ኡ ማለት ነው
አይመስለኝም እሺ እና ምንድን ነው እ፣ እና active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን እንጠይቆት ነበር
እም፣ አሁን ልወጣ ነው በእናትሽ busy ነኝ ሌላ ጊዜ መሆን ይችላል ስራ ላይ አይደለሁም በቃ እሺ እሺ